hello ሰላም ነኝ።
ኧረ በእናትሽ ተቃራኒ order እንዴት ነው የማወጣው? ስልክ እኮ ምንም እየተነሳ አይደለም። በቃ ከሰርኩኝ ጠቅላላ።
የተነሳ ነው ግን connection ስለሚያስቸግር መሰለኝ።
የለም በቃ ዝም ብሎ ምን ላድርግ፣ መስመር ላይ ሌላ እንግሊዝኛ ብቻ ነው የምታወራው ሴትዮ። በቃ ተነስቶ ዝም ብሎ ይቆጥራሉ። እንዴት ይሻለኛል? እስቲ
ቆየ በጣም order ኡ።
ቆይ በጣም ምን ላድርግ እኔ በቃ ስንት ሰው ሆነን ድራይቨር ሞክረን በቃ እምቢ አለ። አሁን ጋዜቦ እና የረር አልማየው ሁለት ቦታ ተከፍዬ የወላው እንዴት እንዴት ኦርደሩ እንደማድረግ እንጃ።
የትኛው ነው እየሰራ ያለው?
የጂ በርገር ነው ይኸውልሽ
ንገረኝ።
ያኛው እንኳን ከሰምረ የራሴ ስለሆነ ስልሳ ሁለት ሀያ ስምንት
ስልሳ ሁለት ሀያ ሀያ ስምንት ስምንት አዎ ጋዜቦ የሚወጡ ስንት ደቂቃ ሆነ? በእናትህ በጣም ቆይቷል መሰለኝ።
ቆይሽ አንድ አትዝጋ፣ ገና ወደ የረር እየሄድኩ ነው።
አንድ አትዝጋው። የ- የረሩንም ንገረኝ።
የ- የረሩ
ስልሳ ሁለት ሀያ ስምንት ነው አይደል ያልከኝ? አንደኛው hello የረሩ ደግሞ ስንት መሰለሽ? ወይ እንደገና search ያደረገ ስማ
ችግር አለ።
connection ያለ ሲቀርለች
ችግር የለውም።
ስንት መሰለሽ? ስልሳ አንድ ሰባ ስምንት
ስልሳ አንድ ሰባ ስምንት አዎ።
ቆይ አትዝጋ። ቆይ አንድ
እሺ
ከዛ ሄና አይደለ አ አ ከጂ በርገር ወደ ጋዜቦ ጋዜ- አደባባይ እሱ ሰላሳ ደቂቃው ነው ብታይ። እኔ ቀርማለሁ።
አሁን ገርጂ ነው ያለው።
ቆይ አንዴ ያኛውን ስልሳ አንድ ሰባ ስምንት ኮምፕሊት ብለከዋል አይደለም?
አዎ በቃ ከሰመሩ አልደርስን አለማየሁ ጋር
ቆይ እሺ አንዴ እ፣ ከሰመሩ ቦታውን ስለማውቀው አንዴ ቆይ አትዝጋው። አ hello ገዛኸኝ፣ ወይ
አሁን ሰላሳ ደቂቃው ነው ማለት ነው ይሄ የጂ በርገሩ። ስለዚህ እሺ።
ሌላ driver assign አድርገን ነው ማሰራት የምንችለው። ድንገት እንኳን customer ቆየብኝ ካለ ግን responsible አንተ መውሰድ ትችላለህ።
ከሰመሩ ምን አለ መሰለህ ደውሎ ነበረ ገና ገና ማለት ነው እ ሌላ order ሊጨምር ነው ብሎ ለ- ከዛ ዘጠና አምስት ሰላሳ ሶስት ደውላቸው ምናምን ብዬ ነበር። እንደው ጨምሮ እንደሆነ እንጃ ሌላ driver ሲ-
እኮ ወደ ሌላ- ደቡብ ሄድ እኮ ገብቶኛል። ሌላ driver እንዲሰራው እናድርግ። ግን ምናልባት አዎ።
አሁን ሰዓቱ በጣም ስለሄደ ማለት ነው አዎ አዎ ይሄ order የሆነ ነገር ቢሆን አንተ ላይ ነው complete የሚባለው።
okay። ስለዚህ ሌላ driver ሲ- ሊፈለግ ይችላል አይችልም?
እኮ ሌላ driver ይፈለግ። ግን already customer ኡ የሆነ ነገር ቢፈጠር ይሄ ነገር ያኛው አዎ።
የያዘው driver complete አዎ።
ሊባልበት አይችልም። አንተ ላይ ነው የሚሆነው ነው። ግን እንደዛም ላይባል ይችላል።
ስለዚህ አይ driver ማ አለ እኮ ብዙ driver እዛ አለ ቁጭ ብሏል። ግን እስቲ አ- አንደኛው assign አድርጉትና ችግር ካለው ለእኔ ደውሉት። ከዛ ወዲያው አ፣ ይዤ እንዲሄድ የሚሄድበት ነው። ሌላ ሁለት order ነው ያዘው ከእኔ ውጭ ማለት ነው።
እሺ ኤርሚ በቃ ኤርሚም አለ ኤርሚ ያልኩኝ ፋሲካ
ኤርሚ ላስወጣ?
ያለ መሰለኝ እኮ።
ማስወጥ በቃ እሺ እሺ በቃ ገባኝ። ያው አሰጥቻለሁ ካንተ እሺ እሺ እናቴ አመሰግናለሁ። እሺ እሺ እሺ እሺ እሺ